Hello Hello፣ አቤት።
አቤት፣ ሰላም ነው?
ሰላም እንዴት ነው?
አለን።
አለን። እ፣ እንትን ላይ TikTok ላይ አይቼ ነው መኪና ሰማንያ ስምንት ሺህ ቤት
five L አ፣ እና ሰ- ስንት ያልቃል?
ዋጋው ሀያ ስድስት ነው። እ፣ ብዙ ድርድር የለውም አባ መኪናው።
ነው።
አዎ፣ ምክንያቱም እሺ።
ምንም የሚፈልግ መኪና አይደለም፣ ጽድት ያለ መኪና ነው።
እሺ፣ ሌላ አላችሁ?
እ፣ ሁለት ሺህ ሁለት ሞዴል አለ አስራ አምስት የሚባል በፍተሻ
በፍተሻ አዎ፣ አስራ አምስት
እ፣ ስንት ቤት ነው ታርጋው?
እ፣ ታርጋው B አርባ ስምንት ሺህ ቤት አለ
B አርባ ደቡብ ስምንት B አርባ ስምንት ሺህ ነው።
አ፣ ደቡብ አስራ አምስት ሺህ አለ
ደቡብ አስራ አምስት ሺህ አ፣ እሺ፣ ስንት የተባሉ ናቸው እነዚህ?
አስራ አምስት ነው የሚባሉት ሁለቱም ተመሳሳይ አስራ ናቸው።
አምስት አ፣
በፍተሻ ማለት ነው።
በፍተሻ አ፣ እሺ፣ እንትንስ ዶልፊን ነገር አስራ ስድስት ዶልፊን?
አስራ ስድስት ሺህ ሞዴል አ እ፣ ኦሮ ስልሳ ሶስት ሺህ ቤት አለ
እሱ እስከ ስንት የተባለ ሁለት ሺህ ሰባት ሞዴል ነው ሰላሳ ሶስት ዋጋ
በቃ እስኪ የት አካባቢ ነው?
ፓስተር አደባባይ ዋጋ ፓስተር አደባባይ።
አ፣ ፊት ለፊት
እሺ በቃ እሺ።
እሺ፣ በቃ።